ሰላም ጤና ይስጥልን ChipChip እባክዎ ምን ልርዳዎ?
እንትን order ነበረኝ በፊት እና የ- የተለያየ ቀን ነው አንድ ላይ እንዲመጣልኝ ነበር። Hello ደራርቱ አዎ
Okay በአስራ ሰባት ትላንት ያደረጉት ጥናት አለ አዎ፣ እሱ ድ- አዎ ቲማቲም እና ከዛ በፊት ደግሞ የቆየ ነበረኝ። ትላንት ደውል ዛሬ ብላኝ ነበር እና ቲማቲሙ ከድንቹ ጋር እንዲመጣልኝ የቆየው ነበር።
ምንድን ነው?
ድንች Okay ቲማቲሙ ታሳይን ቀርቧል። Driver assign ነው የተደረገው የቲማቲሙ ለመቼ
ለዛሬ ሊመጣሉት ይችላል።
እኮ አንድ ላይ ያው የት ከመጣ ነው?
አንድ ላይ እንዲመጡልኝ ነበረ ከድንቹ ጋር
ቆይ እሺ፣ አንዴ። Okay ድንችም አስራ ሁለት ኪሎ የቆየ ዛሬ የወጣ
አሀ ውጡ
አዎ ድንቹ ወጥቶ
Sorry
ቲማቲሙም assign ከተደረገ ዛሬ ግን ሁለቱም ሊደርሱት ይችላል።
እሺ በቃሽ Maybe ካልደረሰ የትላንት order ቲማቲሙ ማታ ላይ ደውሎ ያሳውቁ፣ ነገ ጧት እንዲደርሰውት።
እሺ በቃ ማታ ይደውሉ፣ እሺ ይመጣሉ።
እሺ መልካም ቀን። እሺ